ይስጥልን።
ሄሎ ሄሎ፣ አቤት።
ሰላም ነው።
ሰላም ነው።
deposit አድርጌ ነበረ ከቴሌ ብር ወደ ቤስት ቤት wallet እና ብሩ አልገባልኝም።
እሺ፣ አሁን የደወልክበት ነው የቤስት ቤት ቁጥር?
አዎ።
ስንት ብር ነው?
ሁለት ሺህ ብር
እም፣ እዚህ ጋራ ሁለት ሺህ ብር account ላይ እንደገባ ያሳየኛል።
እና
አካ- መች- መቼ ነው ውስድ- መ- deposit ያደረከው?
ዛሬ ዛሬ
ዛሬ አይደለ?
አዎ ገብቶልሃል እኮ balance ነው already balance።
ገብቶልሃል? እሺ አዎ አዎ አለ በቃ ገብቶልክ የተጫወትኩበት እንደዛ- ነበረ።
እሺ እሺ በቃ ማሽ እሺ ገብቶልሃል እሺ